ጤና ይስጥልኝ በስቤት ቤቲ ነኝ የምልደው
አቤት እንዴት ነዎት?
ሰላም ጤና ይስጥልኝ ጤና ይስጥልኝ ምን ነበር
እኔ የምፈልገው ፋይናንስ ላይ የምወጣው የምፈልግ ላይ ይሄ ምን ቴሌብር
እሺ
ከዛ አይወጣው የለም ከቤት ቤት
አዎ ስንት ብር ነው
አንድ ስንት እ
ሰባት መቶ ነው ሰባት መቶ ነው ይሄን የ bet አዎ።
bet ቁጥሩ አዎ እሺ ጠብቂኝ check ላድርገው እሺ check
እሺ ሰባት መቶ ነው እሺ አዎ
ይኸውልህ በቮቸር ነው ያወጣሽው እሺ ያ በቦ- አቅራቢያሽ የቤት ቤት ሱቅ አለ አ አለ አለ በቃ እዛው ሂጂና ብሩን ተቀበያቸው እሺ ቮቸር ኮድ ስትሰጫቸው ሰባት መቶ ብር ይሰጡሻል
አዎ እሺ።
ይሄ በስ ቢሮ ሚዳም በስ ቤት Hello.
ቢሮ በስ ቤት ቢሮ አዎ ሚዳም እዛ ሂጂ አዎ እሺ እሺ እሺ መልካም ቀን
ዳዊ